ተቀልዳ የተሺው መውደድ የምትጀምር በንጥልጥል ትትሺው እንዳይሆን አረግሽው ምነው አሳዘንሽው ልቤን አስከፋሽው ፍቅርን እንደ ቀላል እንደ ቀልድ አይተሽው መውደዴን በጀመር በንጥልጥል ትተሽው እንዳይሆን አረግሽው ልቤን አሳዘንሽው ምነው አስከፋሽው ሽሮሮ ብዬ ፍቅርሽን አዝየው ፍቅርሽን አዝየው አሳዝኖኝ ሊቀር እንዴት ሆኖ ታየው እንዴት ሆኖ ታየው አብሮ ማሳለፉን ደስታና ችግሩ ሆነሽ ተካፋዬ ይህን ከውለታ ቆጠርሽብኝ ሆይ ቆጥረሽው ነው ወይ ለውለታውማ ፍቅርሽን አግዤው ፍቅርሽን አግዤው አላሳለፍኩም ሆይ እንዳመለው ይዤው እንዳመለው ይዤው መከፋቴ ስሜሆን ነው ወይ እንዲህ ያለስ በደል አለ ወይ መከፋቴስ የሚሆን ነው ወይ ስለ ፍቅር ዳኛስ የለም ወይ ወይ ወይ ወይ ወይ አያያያን አያያያን አያያያን ፍቅር እንደቀላል እንደቀልድ አይተሽም መውደዴን በጀመር ተንጠልጥል ትተሽም እንዳይሆን አረግሽው ነው አሳዘንሽው ልቤን አስከፋሽው የኔው ነሽ ያልኩኝ ግን ሊያደርግሽ ባንቺው ሳምነበሽ ምኞቴን በተሽ ወረ ምን ነካሽ ኧረ ምን ነካሽ ምነው አልዘለቀን እንደ ጀመረሽ እንደ ጀመረሽ ያዝለቀቅ ሆነ ያንቺማ ፍቅርሽ ያንቺማ ፍቅርሽ ልቤ ተከፍቶልሽ ተገልጦ ያየሽ ተገልጦ ያየሽ ሽንፈቱን ያወቅሽ ምነው አሳዘንሽ ምነው አሳዘንሽ ኧረ ምነው ልቤን አሳዘንሽው አንቺን ብሎ ልጅን ቆያየሽው ኧረ ምነው መጀመር ወሮሽው ለጋ ፍቅሬን እንዴ የቀጨሽው ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ፍቅር እንደ ቀላል እንደ ቀላል ማሰብ ሆኗል የኔማ ቀለቤ ስንትና ቀለቤ እኔው ቻልኩት እንጂ በደካማ ዋቤ በደካማ ዋቤ ሰው አልሆንም ነበር እንዳከራረቤ እንዳከራረቤ ልብ እንዴት ታውቆን እንደተቸገረ እንደተቸገረ ሰውነቴን አይተሽ ትርመች ነበር ትፈርቼ ነበር መከፋቴ ስሜሆን ነው ወይ ይህ ያለስ በደል አለ ወይ መከፋቴ ስሜሆን ነው ወይ ስለ ፍቅር ዳኛ ሲያለሞ